hello አቤት
መኪና ላይ አይተን ነው ይህችን ስልክ ዋሽንግተን አ ዋሽንግተን ነው።
ምንድን ነው ምልክቱ? እስኪ
አልገባኝም። ቦታውን
አ ቦታው ምልክት
ቦሌ ሩዋንዳ።
ሩ- ሩዋንዳ አ ቦሌ ሩዋንዳ አ እዛ አካባቢ ነው አ ሩዋንዳ ኤምባሲ ፊት ለፊት እ ሩዋንዳ ኤምባሲ ፊት ለፊት።
እሺ እሺ፣ እናመሰግናለን።
እሺ